hello ጤና ይስጥልኝ ድል ገበያ
hello ከድል ገበያ ጋር መስራት እፈልግ ነበር።
እሺ በምን አይነት መልኩ ነው መስራት የሚፈልጉት እኔ ክፍለ ሀገር ነኝ። ወደ ተ- ወደ ሰሜን ሸዋ ደብረ ብርሃን ሸዋ ሮቢት አካባቢ ማገልገል እችላለሁ። እኔ ደብረ ሲና ነው ያለሁት እሺ እና ስለዚህ- በሰላሳ ሺህ ብር በሰላሳ ሺህ ብር መነሻ የሚል አይቼ ሰላሳ ሺህ ብር እንዴት አድርጌ ነው አብሬ መስራት የምችለው የሚለውን ለና ከእናንተ ማግኘት ነበር።
እሺ በጣም እ፣ አሪፍ እናመሰግናለን ስለደወሉ ስለዚህ ስሞትን ይንገሩኝ እና መዝግቤዎት ከ marketing department እንዲደውሉት ላግ
እሺ ወይዘሮ ቢልልኝ ወልደ ጻዲቅ እም
ቢልልኝ ወልደ ጻዲቅ
ቢልኝ ወልደ ጻዲቅ አዎ እባላለሁ። ሰሜን ሸዋ ደብረ ሲና ነው ያለሁት።
እሺ ሸዋሮ- ሸዋሮቢት ድረስ ደብረ ብርሃን ድረስ በዙሪያው መስራት እችላለሁ።
በቃ እሺ እናመሰግናለን ስለዚህ ከ marketing department እንዲደውሉት አደርጋለሁ ስልኮትን አስተላልፋለሁ እሺ እሺ እሺ እናመሰግናለን ስለደወሉ እሺ መልካም ቀን አመሰግናለሁ። እሺ ቻው።
እሺ እሺ